ቤት ቤት ነው ምን ልርዳዎት
እንትን password ኡን ረስቼው ነበረ። forget password ስለው ጊዜ message አልገባልኝ።
እሺ አንድ ጠብቀኝ እስኪ ሄሎ
ወይ ቆይተህ ሞክረው። እሺ የተስተካከለ ነው።
እሺ እሺ